ጉዳይ ጋር ተሰጥቶን ጠፋል።
ሰላም ጤና ይስጥልን።
ፕሮግራም ነው ማለት ሄሎ ሄሎ፣ ወይ ሰላማች ሰላም እግዚአብሔር ይመስገን።
የዳሽ ሳምንት ቅዳሜ order ነበረኝ።
እሺ ከዛ እሁድ አልቻሉ፣ መኪና ተበላሽ አሉ እና refund እናደርጋለን ብለው ነበር። እቃውም አልመጣም፣ refund ም አልሆነ።
okay፣ እስኪ ስልክ ቁጥር ንገሪኝ።
ዜሮ ዘጠኝ አስር አስር ሰማንያ ስምንት ሰማንያ ስምንት ሰላሳ አራት እሺ ስልሳ አምስት
ስራት በሚለው አዎ ምን product ነበረ?
ሽንኩርት ናቸው።
በአስራ አንድ የታዘዘው ነው እ
በሀያ አምስት የታዘዘው ነው በአሁኑ ብቻ ቅዳሜ ነበረ የታዘዘው። እሑድ መኪና ተበላሸብን።
አዎ አምስት ኪሎ ከዛ- ሽንኩርትና
አዎ ሶስት ኪሎ አዎ፣ ቲሞ- ቲ- ሶስት ኪሎ ድንች ማለት ነው።
አዎ አዎ OK፣ እሺ፣ ሶስት ኪሎ አድርግሎትና ሰኞ ነው የሚመለስሉት ብሩ። አሁን refund የምታደርገው አይነት ስለሌለች እ ሰኞ ነው የምትገባው። ሰኞ refund ይደረግሎታል።
እቃው ዛሬ ሊመጣም አይችልም።
አዎ የቆየ ስለሆነ ዛሬ ሊመጣሉት አይችልም።
ስለዚህ ሰኞ ግን refund ይደረጋል በእርግጠኛ ነህ? ብዙ ጊዜ ነው የደወሉት በዚህ ሳምንት።
ሰኞ ይደረግሎታል። ሰኞ መደወል ይችላሉ ካልተደረግሎት። አሁን ስለማትገባ ነው ዛሬ እና ነገ። ለዛ ነው ይቅርታ በጣም እዚህ እባክሽ ደግሞ የስልካችሁ በፓኬጅ አይሰራም። already ብሩን በካርድ ጨረስ።
አዎ ይቅርታ በጣም እንዲደረግሎት አሳውቅሎታለሁ ለሰኞ። እሺ፣ እሺ፣ መልካም ቀን።
አትሄድም